ሄሎ ሰላም ጤና ይስጥልኝ። ቤተሰብ ከራኔ ባኩም ልርዶ
ሲስተር ደስ ቤት የተወደደው አልገባም ብሩ ቴሌ ብር
እሺ፣ ልጁ አርጋ ነው።
አው ስልክ ሌላ ነው ሲረስታኝ ቆይ አንዴ ጠብቀኝ እሺ። መለከተው ሰው ያወራሃል። ጠብቀኝ አለ።
እሺ።
በላይ እሺ hello ሰላም ነው።
አ ሰላም ነው ይ ስልክ ዜሮ ዘጠኝ እሺ
አስራ አምስት
ዜሮ ዘጠኝ አስራ አምስት ዜሮ ዜሮ እሺ ሰባ ሶስት
ሰባ ሶስት አው ስልሳ ሁለት
ስንት ብር ነው?
ሶስት ሺ ሶስት ሶስት ሺ ሀያ አምስት
መቼ ነው?
እሺ አሁን አሁን
እሺ እሺ process ላይ ነው ይገባልሃል። እሺ
እሺ በ- በቴሌ ብሩ አዎ
እሺ thank you thank you እሺ መልካም ቀን።
እሺ